ነው። ሄሎ አቤት ይሰሙ።
ጤና ይስጥልኝ። ሀሚድ ነኝ ከለርዳው።
ኤፍሬም ነኝ የእናንተ agent።
እሺ ኤፍሬም ኤፍሬማ ከይፍ ኤፍሬም ከወላይታ።
እሺ ኤፍሬም ምን ነበር?
ማታ በኳስ ተበልቼ ነበር ትንሽ ብር
እሺ እና እጄ ላይ ብር የለም። customer customer ቆሟል።
ኦኬ እንዲያስገቡልህ ነው።
አዎ
እሺ እነግራቸዋለሁ። አሁን ላይ ፋይናንስ መሳሳት ስለሆነ እ።
ሊወጡ ይቻ- ይወጣሉ። ስለዚህ እስኪመለሱ ትንሽ ጠብቅ። እሺ አሳውቃቸዋለሁ። እኔ።
እሺ፣ በቴሌግራም ነው ወይስ በምንድነው ነው?
በቴሌግራም ጻፍላቸው። እንደዛ እሺ።
እነሱን እኮ ማሳወቅ ትችላለህ መጀመሪያ
አዎ እኮ በቴሌግራም አዎ። ፋ- የብር ጉዳይ ምናምን ሲሆን እነሱ ናቸው deal የሚያደርጉት። እሺ
እሺ፣ በቃ እሺ እሺ እሺ፣ እጠብቃለሁ።
እሺ